hello ጤና ይስጥልኝ።
hello አለኝ ስልኩን ልስጥሽ። ሰላም ጤና እ?
ይስጥልኝ። ዶንኪ ቲዩብ ነው።
አዎ እሺ ምን ልርዳዎት?
እ- እሸቱ እሸቱን ፈልጌ ነው።
እሺ ለምን ጉዳይ ነበር የፈለጉት?
ደንጊት ወደ ህፃን የሚመዘገባለን።
እ፣ ድንቅ ልጆች ለማስመዝገብ ነው።
አዎ እሺ ማንን ነው ማስመዝገብ የፈለጉት?
ዮናታን
እሺ ምን ታሰጠዋለው? እኛ ዕጹብ ድንቅ ልጆች ይከታተላሉ። ዶንኪ ቲዩብ ላይ የሚቀርቡ ህጻናትን ያያሉ። እህ፣ ምን አሉኝ?
በጣም የእሸቱን ፊልም በጣም ነው የሚያየው እና እሺ ያየው ምን ምን ለየት ያለ ምን ተሰጠዋለሁ? ከሌሎች ህጻናት ለየት የሚያደርገው ነገር ምን አለ?
እ፣ ማለት በሁለቱ ላይ ማለት ነው አምስት አመቱ ነው እሺ እሺ እየሰማው ነው። ሄሎ ሄሎ